ጤና ይስጥልኝ።
ሄሎ ኤርሚያስ ኖት?
አዎ አዎ አዎ።
እሺ ካሪስቤ ነበር ምደውልሎት። ረዴ ትባላለሁ። ተቋርጦ ነው?
እሺ እሺ። አዎ ተቋረጠልኝ።
እሺ ደንበኛችን ጉዳዩ ስለሚመለከተው አካል ተላልፎሎታል። አዲስ የደረሰን ምንም አይነት መረጃ የለም።
አ- ጉዳዩ ሲያልቅሎት እኛ ደውለን እናሳውቆታለን።
ይቆያል ማለት ነው?
ምናልባት እ፣ የ system ችግር ስላጋጠመን ነው እንደዚህ ብዙ customer ኦች እ፣ እየደወሉ ስለነበር ነው። አይቆይቦትም። ደግሞም ስለደወሉ ደግሜ ስሞትን አስተላልፍሎታለሁ። መስመር ላሉ ደንበኛችን እሺ እሺ። አመሰግናለሁ።
እናመሰግናለን ስለደወሉ። ሌላ የሚጠይቁን ጥያቄ አለ?
ብታፈጥኝልኝ አይ ብታፈጥኝልኝ ደስ ይለኛል።
እሺ፣ በተቻለ መጠን በፍጥነት ለመስራት እንሞክራለን። መልካም ቀን ይሁንልዎት።